ቤት
Hello አቤት ጤና ይስጥልኝ።
አብሮ ይስጥልኝ Auction ኢትዮጵያ ነው የምደውለው። ተደውሎ ነበር ማልበን።
እ እንዴት ዋልሽ?
እግዚአብሔር ይመስገን ሰላም ዋሉ።
ከ Future Youth Academy ነበር የደወልኩት ከኮተቤ።
እሺ
እንትን ፈልጌ ነበር ፕሪንተር እና ኮምፒውተር ካለ ጨረታ TikTok ላይ አይቼ።
አ አ
የት ጋር ነው ቢሯችሁ?
ቢሮአችን አትላስ ነው።
አትላስ አ አዎ ከሌላ እሺ።
ህንጻ ያለበት ከታች ቶሞ ከሌላ ህንጻ ላይ ከታች ቶሞካ ያለበት ከሌላ ህንጻ አዎ ጨረታው የሚካሄደው ግን ኦንላይን ላይ ነው። app ኡን ወ- ከ App Store ም ከ Google Play ላይ download አድርገው text አድርጊልኝ እስኪ ነበር።
app ኡን እምቢ አለኝ አጣሁት። text አድርጊልኝና እሺ ላውርደውሽ።
እሺ እሺ አመሰግናለሁ ስለ ደወልሽ።
እሺ መልካም ቀን።
እሺ እሺ ዜሮ ዜሮ ዜሮ ዜሮ